Hello? Hello?
يلا በረድ ሰላም ይስጥልኝ።
ጤናችን ሰላም ይስጥልኝ።
አብሮ ከብስክሌት ይስጥልኝ።
ነበር የምደውልልህ።
አዎ ፐ- እንትን withdraw ለማድረግ ፈልጌ pending እያለ ነው ቴሌብር ላይ ይኸውልህ ወደ ቴሌብር በ voucher ከሆነ withdraw ማድረግ አትችልም። ወይ ሄደህ shop ላይ ነው ብሩን መቀበል የምትችለው። የት አካባቢ ነው ያለኸው
ሩቅ ነው ክፍለ ሀገር ነው እኮ? የት?
ጭሮ
እሺ የ Best Bet shop እዛ አለ አይደለ?
አይ አይጠፋም አለ ይኖራል በቃ አ- እዛ ሄ- እኔ እዛ ወደ ሄደህ ወደ እንትን transfer ባደርገውስ ወደ ኋላ ወደ መመለስ ቴሌብር?
አይቻልም
እኮ ለአሁኑ መልስልሃለሁ። ደግመህ ግን መጠየቅ አትችልም። እሺ እሺ ወደ ባንክስ ወደ ባንክ የምታደርገው በ voucher ሳይሆን በቻፓ እና በሳንቲም ነው እንጂ በ voucher አይደለም። አንተ እኔ አሁን ድሮ በቮቸር ሳደርግ ነበር እኮ እያደረግከው እንደዛ ስለ በ voucher አይደለም። በ voucher ቴሌብር ላይ አይገባም።
ቴሌብር አይደለም ባንክ ላይ ይገባል CBE ላይም አይገባም። በ voucher አይገባልም። እሺ መስሎክ ይሆናል እንጂ በ voucher ከሆነ ሄደህ ከ- ከ Best Bet ነው ብሩን የምትቀበለው እንጂ በቀጥታ ወደ ባንክ ከምንም ጋር ሲጀመር የሚገናኝ አይደለም።
አዎ አይገናኝም ግን ከአሁን በፊት ብዙ ብዙ ጊዜ እንደዚህ ተጠቅም ያለው ብዬ ነው በ voucher ደግመህ ያው withdraw ያደረክበትን ደግመህ ያው ኦኬ የመጀመሪያውን የነካው እንጂ ሁለተኛውን አይደለም።
Okay ሁለተኛውን ነው መንካት ያለብኝ እሺ አዎ ሁለተኛውን ወይ ሶስተኛውን ነው መንካት ያለብህ።
እሺ ቴሌብር ላይ transfer ያደርግልኛል ሁለተኛው ወይ ሶስተኛውን ብነካ
አዎ ሁለተኛ ቻፓና ሳንቲም የሚለውን ከነካ exactly አ- ያደርግልሃል። እሺ እሺ እሺ በቃ ወደ ኋላ መለስ እሺ እሺ Thank መልካም።
አመሰግናለሁ አዎ።